hello
ሰላም ነው።
ጤና ይስጥልኝ። ቤተሰቤት ምን ነበር?
ፎቶ ቴሌግራም ላይ ላክልን ብላችሁ ነበር ወንድሜን እና በዚህ ስልክ ቴሌግራም ላይ አልወጣ ብሎኝ ነው። ለምንድን ነው?
ማ- ማን ነው ቴሌግራም ላይ ስሙ?
እሌኒ ETZ በሚል check አድርገው ወይ በዚህ ነው ያገኘኝ።
እሺ፣ እሌኒ
እሌኒ ETZ።
አላገኘሁትም። ቴሌግራም ላይ አላገኘሁትም።
እሺ ወይ ያንን ትነግረኛለህ?
ቤተሰብ ቴሌግራሙን website ኡ ላይ ነው ታገኘ። website ኡ ላይ አለ። ቤተ ቤት dot ቤት ላይ ከስር እም።
ጥያቄ ወይም ችግር የሚል አለ።
እስቲ እሺ እሱን እዛ ላይ ችግር- ታገኛለሽ።
እሺ።
እሺ